elementary ነኝ።
አስራ አምስት አርባ አንድ ቤተሰብ አስራ አስራ አምስት አርባ አንድ አይሰማም?
አርባ አንድ ነው ያልከኝ?
አዎ አስራ አምስት አርባ አንድ ቸርነት ነህ?
ጨራሽ ነኝ።
እሺ ምን ሆነበት?
pin አድርጊልኝ።
የት ነው ጁቬንቱስ?
ወደ መስቀል አደባባይ ነው።
ሲካረጅ ለ- ለጋር በይው ለጋር በለጋር በይ።
ከዚሁ ከራሱ ከከስተመሩ ፒን እለኳለሁ።
እሺ እሺ እሺ